ጤና ይስጥልን Best Bet ረድኤት ነኝ ልርዳው ጤና ይስጥልን።
አብሮ ይስጥልን ው- deposit ነበረኝና እሺ መጀመሪያ የነበረው ብር ተ- የለውም ተ- አንድ ሺህ ብር
አንድ ሺህ ብር deposit አድርገ ነው አ deposit አድርጌ ተጫውቼ ከዛ ባትሪ ሲዘጋብኝ መልሼ አሁን ስገባ የለም።
እሺ deposit ስታደርግ የደረሰክ text አለ አይደለ deposit ሳደርግ ወደ እ hello
አስራ አንድ ቤት ነው ዜሮ አስራ አንድ
እሺ ዜሮ ሶስት
ዜሮ ሶስት